ሄሎ
ጤና ይስጥልን። የማሊ ባባ ነው?
አዎ፣ ማ-
እንትን ነበረንማ ኮሮላ ነበረን ሁለት ሺህ ሰባት
እሺ
እና እንትን ብሏን ሞተር ያው ሳይፈልግ ዝም ብለን እንትን ብለን ስለፈታ አ፣ አምተን እንትን እንበለው እንዴት ለጥፉልን አላችሁ
ምን
ይሸጡልን አላችሁ ለመሸጥ ፈልገን እንቀጥላችኋለን። ይዛችሁት ነው እስከ ስንት ይሄዳል? ጽድት ያለ አይተን ነው።
ነው አይተን አይተን ነው ዋጋ የምናወጣው።
ይዘን እንምጣ።
አዎ ይዛችሁት ነው።
እሺ ከምንድን ነው ቱሊፕ ሆቴል ፊት ለፊት ነበረ።
አዎ ከሱ ከፍ እንዳልክ ከአፍሮሊንክ መኪና መሸጫው ለውስጥ ገብተህ እሺ እሺ